hello hello oui
انت كدادة
اي هاني
يتعبش
ፋይዳ መታወቂያ ሲጀመር መገናኛ ስትይ ራሱ ማለት ነው እ መገናኛ ስትይ እኔ እኔ የተመዘገብኩና ያወጣሁበት ቦታ ሌላ ነው እና አይ ደግሞ ታውቂያለሽ ምን እንደፈራው እ ያው ሸገር ውስጥ ስትሰሪ ብዙ እንትን አለ ትቀጃለሽ ምናምን ማማ ምንድን ነው ያልኳት እኮ ቆይ እደውልልሃለሁ